ሄሎ ሄሎ
ሁሉ ስፖርት ዘጋሁት።
አዎ ሁሉ ስፖርት አሁን ተቋርጦብኝ ነበረ። ስልክ ተዘጋ። ቴሌግራሙን ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስምንት ነው ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ሰላሳ ዜሮ ስድስት ስድስት አዎ ይሄን save አድርጌ በዚህ ነው save አድርጌ ሁሉ ይሄኛው የቴሌግራሙ screenshot ኡ ማን ነው ሙሉ የሚለው ስምና ስልክ ቁጥር አንድ ላይ
screenshot ሙሉ ስም ስልክ ቁጥር እሺ እንትኑ ይሄ ስሙ ምንድን ነው የቴሌግራሙ ይሄ ሁሉ ስፖርት ነው። support team ነው።
ነው እንዴ በቃ እሺ አዎ እሺ